ጤና ይስጥልኝ የሰበራ መርጃ ማዕከል በኩል ነው።
hello ብዬ እንዴት አረፈ? እንዴት ዋልክ? ደህና ነህ?
እንዴት ዋልሽ?
አለሁ ደህና ነኝ።
አለን።
አለን አሁን ልከህልኝ ነበረ የሁለት ቪዛ ነው።
ናቲ ላክልሽ? አዎ አንድ ቪዛ አንድ ትኬት።
የሁለት ወር አይደለ?
ስሚ ስሚ፣
እሺ hello ናቲ እንዴት ዋልክ? ሰላም ነው?
እንትን ነው አለሁ ደህና ነኝ።
የአንድ ወር ቪዛ ሀያ ዘጠኝ ሺህ አስገብተው ነበረ።
እሺ ከዛ የሁለት ወር ይሁን በአስራ አንድ ሺህ ሰባት መቶ ጨመሩ።
ስለዚህ የሁለት ወር ቪዛ ነው ማለት ነው።
የሁለት ወር ቪዛ ከዛ በኋላ ሀምሳ ሁለት ሺህ ደግሞ የትኬት የትኬት አዎ ስለዚህ ስንት ሆነ ማለት ነው? አጠቃላይ ያስገቡት የሁለት ወር ቪዛ እና የአንድ ሀምሳ ሁለት ሺህ ብር ማለት ነው የትኬት።
አዎ አዎ።
አዎ በቃ እሺ።
አሁን ደግሞ ስላኩለት እንትን ላኩ አለ። እ የስተርሊንጉን አስገቢለት አስገቢልንና ሌላ መቶ ዘጠና የስተርሊንግ?
አምስት ሺህ ብር ይከፈላል። አሁን issue ላደርግ ነው ቲኬት
እሺ የስተርሊንግ እኮ ተከፍሏል። ከዛ ላይ issue ማድረግ ትችላላችሁ።
እኮ አሁን ሀምሳ እሺ በቃ
ከዛው ላይ ማድረግ ይቻላል። በኋላ እንከፍላችኋለን።
እሺ እሺ እሺ የአቤልን አትርሳ ላክለት። እሺ ነገ እንዲወጣላቸው ፓስፖርቱን ላኩልህ።
ልኬለታለሁ ፓስፖርት እና ፎቶ perfect። የመጨረሻው ይሄ የመቶ ምናምን ሺህ ብሩ የዘጠና ምናምን ያልሽካው ግን አልደረሰኝም። አሁን issue የምታደርገው አ- የሀምሳ ሁለት ሺህ ነው ያልኩት issue የሚደረግ
ሀምሳ ሁለት የቪዛው ማለት ነው። ቪዛውን የቆረጡ ሰዎች
ሀምሳ ወይስ ሁለት የተለያዩ ሰዎች ናቸው?
ይደረጋል የተለያዩ ናቸው። ሳዲ
አዎ okay። እሺ አልገባኝም። ለዛ ነው እየጠየቅኩ ያለሁት።
anyways የቪዛው የትኬቱን አሁን ሀምሳ ሁለት ሺህ issue አደረግና ከዛ በኋላ አሁን ሌላ booking ያስኩላቸዋሉ መቶ ዘጠና አምስት ሺህ እኮ አላስገቡም። እሱን ነው የምልህ።
እሱን እነሱ ገና አላስገቡም።
ናቸው። booking ነው ያስገቡ። በቃ ያስገባ screenshot ኡን እልክልሻለሁ perfect። እሺ እሺ፣ ሰዓት ቻው bye ቻው ቻው